ሌላው ይኸው ልኬልሻለሁ ቴሌግራም ላይ እ hello
እዛው ላይ ጠብቁ።
የተበላ የሆነ withdraw አድርጌ hello አቤት hello hello ሰላም ነው አይሰማም?
ይሰማል አሁን ይሰማል እሺ
withdraw አድርጌ አልገባልኝም ነበር ገብቶኛል። ቴሌግራም ላይ ልከውልናል አይደል?
አዎ ይኸው ሁለቱ ማን ዲቦ እንደሚለን?
ኢብራሂም የሚል ነው አይ ነው
ኢብራሂም ኢብራሂም የሚል አይ አይ
አ ያው
ከ- ከላይ ያለችዋ withdraw ሶስት መቶ የምትለዋ ናት።
አ withdraw ም እና እንትንም deposit ም pending የሚልም አለ አጣርታችሁ ሰሩኝ እንዴ
እኮ deposit ኡን የባንክ የተላከሎትን message ነው ያልገባሉት የሚል- የሚልኩልን ከባንክ እኔ ከቴሌ ብር ነው ከባንክ እንትን አይደለም ከቴሌ ብር ነው እኮ የማስገባው ከቴሌ ብርም ቢሆን ከሷ የተላከሎትን message ነው የሚልኩልን።
አ እሱ ነው እኮ እና withdraw ም አለ የሁሉስ ቦታ አይታችኋል አንዴ አንዴ ደንበኛችን እየሰሙኝ አይደለም። withdraw ከሆነ እዚህ ላይ እናስተካክሎታለን። አሁን በላኩልን እቺ ሶስት መቶዋን ማለት ነው።
አ deposit ከሆነ ደግሞ ይ- ከቴሌ ብር የተላከሎት message ያስፈልጋል። ስለዚህ እንትን ነው deposit ኡን- withdraw ነው withdraw ነው withdraw ነው አ አ ይሄ ሶስት መቶ ሶስት መቶ በቃ
በቃ እሱ ይስተካከሎታል። ይጠብቁ
ምን ሀያ አራት ሰዓት ነው የምጠብቀው ወይስ አይደለም ዛሬ ይስተካከሎታል። ይጠብቁ እዛው ላይ ይጠብቁ፣ እናሳውቆታለን።
ምን ደውላችሁ ነው ወይስ
ቴሌግራም ላይ ነው የምናሳውቁት። ቴሌግራም ላይ ይጠብቁ።
እሺ እንዳትረሱት
አንገሳውም እሺ